ጤና ይስጥልኝ ቤት ቤት
ሄሎ ሄሎ ይሰማል ምን ነበር
withdraw አድርጌ አድርጌ አልመጣልኝም authorize ታደርግልኝ እናቴ ስንት እሺ እሺ approve የሚደረግ ነው
አዎ withdraw እሺ፣ ነው የቤት ቤት ቁጥር ንገረኝ ዘሮ ዘጠኝ ሀያ ሶስት እሺ ሀያ ሶስት አስራ ሁለት አስራ ሁለት ሰላሳ ስድስት ሰላሳ ስድስት አስራ ሰባት እሺ እናቴ እሺ ጠብቀኝ አንድ ትንሽ። መቼ ነው ያደረገው አሁን ከግማሽ ሰዓት በፊት እሺ እሺ ሌው አስር ሺህ ብር ነው
አዎ ሁለት ጊዜ አስር አስር ነው ሁለቱም አልመጣም ኧረ ሁለት ጊዜ አድርገሃል አዎ አንዱ ገብተዋል ነው የሚለው ገብቷል ይላል ግን ወደ ቴሌብር ግን አልመጣም successful ብሏል መጀመሪያው ግን አልመጣም አይ እንትን ነው አንዱ ብቻ ነው እዚህ ጋር approve የሚደረግ ያለው ሌላኛው balanced አ።
ነው የሚለው እንትን በለው እሺ ብሎ አ፣ ቴሌብር check እንትን አድርገው ብሎ refresh አድርገን ቴሌብርን check አድርገው እዚህ ጋር balanced ነው የሚለው ምንም pending ላይ ምናምን የቀረ ብር የለም እሺ፣ ይህንን እናቴ፣ approve በቃ።
አደርግልሃለሁ አዎ እኔ ጋርም እኮ successful ብለዋል ግን እ፣ አዎ፣ አልመጣም እንትን ብዬ እስኪ ነው እንጂ refresh አድርገህ ሞክረው እሺ እ፣ ለምን እዚህ ጋር አመሰግናለሁ።
balanced ስለሚል ካልገባ እንደዚህ ነው አሁን approve አድርጉት የሚለው አዎ እውነትሽ ነው እውነትሽ ነው አዎ።
ያው ይህንን እንትን approve አድርጌልሃለሁ check አድርገው ይህም እሺ።
ገብቷል ይሄኛው ሲ- ይሄኛው ሲመጣ አየዋለሁ በቃ እሺ እናቴ በቃ አንድ ላይ አመሰግናለሁ አድርገው refresh አድርገሽ እሺ።
እናመሰግናለን እሺ እሺ ውድ እሺ